ነው ኮምልዶ
አብሮ ሁሉ ስፈርት ላይ ከቴሌ deposit ለመውሰድ
system update እየተደረገ ስለሆነ ነው። እስከ ከሰዓት ይሰራል። በትዕግስት ይጠብቁ።
እ system update እየተደረገ ስለሆነ ነው። እስከ ከሰዓት ይሰራል። በትዕግስት ይጠብቁ።
እሺ፣ እሺ። አንድ ነገር ልጠይቅሽ።
እሺ፣ hello፣ እየሰማሁ የሆነ እ ቴሌግራም ላይ ትላንት ባለፈው ዊዝድራው አድርጌ የኔ ቴሌ ብር አልገባም ሰክሰስፉል ብሎ ዘጠኝ መቶና መቶ አስር ብር ቴሌግራም ላይ አታች አድርጎ ብሎ ነበረው። ቴሌግራም ላይ አታች አድርጌ ነበርኩ።
ስሞትም አልበል
ኤልያስ እንኮ እንደሸው
በስልክ ይንገሩኝ። ቴሌግራም ላይ የላኩበት ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ስምንት
ዘጠና ስድስት ምናምን የሚለው ነው።
አዎ ዘጠና ስድስት ሰላሳ ሁለት ሀምሳ ስድስት
ዘጠና ስድስት
ዘጠና ስድስት ሰላሳ ሁለት ሀምሳ ስድስት
እሺ፣ ተላልፎሎታል። መልስ ስናገኝ እናሳውቆታለን።
እሺ